ቶሎ ቶሎ ብለን እንውጣ፣ አሞኛል እኔ
ሄሎ hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውሎት።
እሺ order አድርገው እ ፓስታ አልመጣልኝም ብለውን ነበር።
አይ፣ እሺ ነገ መቀበል እችላለሁ አይደል?
አዎ አዎ፣ እሺ የት ነው ልጅ ነው ትራኩን ትራኩን።
ትራኮን?
አዎ እሺ ነገ እንልካለን። ይቅርታ በጣም እሺ፣ ችግር እሺ።
የለም።
መልካም ምሽት።
እሺ